ጤና ይስጥልኝ ከአሪስቴ ነው የምንደውልዎት አሁን ተቋርጦ ነበር።
ትናንት አርባ ስድስት ብር ቆርጦብኝ ይመለሳል ተብዬ ነበር አልተመለሰም እስካሁን ቢቲኤስ የሚለው ላይ ገብቼ ማለት ነው ከቴሌ ብር ቆርጦታል
እሺ ደንበኛች ብሩ ከቴሌ ብር ሲቆረጥ መልእክት ደርሶታል አይደል ቴክስት ሜሴጅ
ሳቦይ ለሰማው ከበደ
እሺ እሱን የገባሉትን ቴክስት ከቴሌ ብሮት ላይ screenshot ያንሱትና አሁን በምንነግሮት ቁጥር በቴሌግራም ይላኩልን
እሺ
እሺ ቁጥሩን የያዙ
እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት በዚህ ላከው አዎ ሲልኩ ስምና ስልክ ቁጥርም አብረው ያስቀምጡልን እሺ ሌላ የምረዳት ነገር አለ ምን ይሄ እንዲመለስ ነው በቃ በዚህ ልክልሻለሁ እሺ ተስተካክሎ እንዳለቀ እናሳውቀውታለን እሺ ስለ ደውሎ እናመሰግናለን ቀጥሎ ከሚሰጡት በኋላ ስለ አገልግሎት ስቴትስ ያስቀምጡልን መልካም ምሽት
እሺ